hello
እንዴት ቤት ቤት ነው የምንለው?
ወይ hello ጤና ይስጥልኝ።
እሺ ሰላም። ምን ነበር?
ቲኬቱ ቁጥር ኮድ አላለቀ አለቀም ማለት ነው። ምንድን ነው?
cashier ኮድ ንገረኝ። እሺ እሺ አስር አስር
ስልሳ ሲ- ስልሳ ስድስት ስልሳ ስድስት አ- አርባ ሁለት እሺ
ሰባ ሰባት
እሺ። አሁን አርሞልሃል። እሺ check አድርገው።
አርሞላል አዎ አርሞታል።
አ ቼ- check ሲያደርገው እንትን post post አምስት ጨዋታ ምናምን እንትን ብሏል ያለች postponed ብሏል። አዎ
አ
አዎ postponed ነው። እሺ ሁሉም ሁሉም void ስለተደረገ
አ lost ነው የሚሆነው ትኬት
እሺ ምንም የለው ማለት ነው።
እ?
ምንም የለው ማለት ነው።
አዎ አዎ
እሺ እሺ